ጤና ይስጥልኝ ማለት ነው።
ወይ እንዴት ነሽ? አሁን ደውዬልሽ ነበረ።
ምን ነበር?
ቦታችሁ ጠይቄሽ ነበረ እና እዚህ በናሽናል ክለብ ምናምን ነው ወደ ውስጥ የሚያስገባው?
አረ እንዳምና ፊት ለፊት በ- በደንበል ነው አይደል የገቡት?
በታች ነው አወቁ።
በ- ማለት በናዝራ ጋር ነው የሄዱት? በየትኛው ጋር ነው የሄዱት?
ናዝራ ገና አሁን ያለ ነው።
እኮ በናዝራ ከሆነ ትንሽ ነው ከፍ ሲሉ ዩተርን አለ አይደል የመካሄድ ማካፈያ አ በስተቀኝ በኩል ልክ ሲገቡ ፊት ለፊት አፍሮሊንክ ሞተርስ ይታያል። በሱ ሬክላም ትክክል ነው የሚገቡት። ምን አሉኝ አባት? ምን አሉኝ? በ- ምን አሉኝ?
ጊተርን አድርገን በስተቀኝ
አ- አ- አ- በዩተርን አድርገው በስተቀኝ በኩል ልክ ነው። በስተቀኝ በኩል ሲታጠፉ አፍሮሊንክስ ሞተርስ የሚል አለ የመኪና መሸጫ። በእሱ ሬክላም ፊት ለፊት ይገባሉ። ማሊባቦች በቅ ማሊባቦ በቅ እሱ ጋር እንገኛለን።